አጥፌ ቲቪውን ቀንሽ። ሄሎ ወይዬ ምን አልከኝ?
ስራ ተጋፍ ገባል
attendance ቤት ሆነ እንዴ? ሄሎ አሎ ሄሎ ኧረ በቴሌ ደውል። ስልክ ምንድን ነው ግን?
እኔ የምልህ ስራ ገባች ቆረጠው